ጤና ይስጥልኝ ጉዳይ አልማዝ እባላለሁ። እባክዎ ምን ልርዳ?
ቧንቧ ስር ይፈልገን ነበር።
እሺ ትልቅ ሰው አለ የሚያናግረኝ?
ትልቅ ሰው አዎ ትልቅ ሰው ካለ
ወጥተዋል።
ችግሩን የሚነግረኝ። ስለዚህ በቃ ሲመለሱ ይደውሉ በዚህ ቁጥር።
እሺ፣ እሺ
አድራሻችሁ የት ነው?
ጎተራ ፔፕሲ ጋር ፖሊስ ጣቢያ አለ። ከፖሊስ ጣቢያ ወረድ እንዳሉ ይገኛል።
ቀኑ
ምን አለኝ?
ሀገሩ ማን ነው?
አዲስ አበባ። ከአዲስ አበባ ነው አይደል የደወሉት?
አይ እኛ ኮምቦልቻ ነን።
okay እኛ ደግሞ አዲስ አበባ ላይ ነው የምንሰራው። ከአዲስ አበባ ውጪ አሁን ላይ አንሰራም። አዲስ አበባ ላይ ብቻ ነው እየሰራን ያለ ነው።
እሺ በቃ ይቅርታ።
እሺ ችግር የለውም። መልካም ቀን ይሁንልዎት።